ጤና ይስጥልኝ ሁሉ ስፖርት ባኮ ምልዳው
አሁን ቴሌግራም ላይ ላክልን ብላችሁ የነበር transaction ማለት ነው እና ልኬዋለሁ።
ማን ልበል ስሞትን?
ፍታለሁ ጌትነት።
አሁን በደወሉበት okay አ አ
ሰባት ሺህ ዘጠኝ መቶ አስተላልፍ ይለታለሁ። መልሱን ሳገኝ አሳውቆታለሁ።
አሁን ነው ያስተላለፉልኝ።
አ
እ፣ ስንት ሰዓት ቴሌግራም ላይ ይጽፉልኛል?
አ
እሺ እንዳይረሱት፣ እናት ላስቸግረውት ነው።
ያው አስተላልፈናል። መልሱን ስናገኝ ስለሆነ እናሳውቆታለን።
ምንድን ቆይ ምንድን ነው የሆነው? አሁን እሱ ብር ማለት ነው ወዴት ነው የገባው?
pend ነው ነው መሀል ላይ ነው የሚንጠለጠለው። ወደ ሁሉ ስፖርት account አየር ላይ ነው ነው።
reverse የሚደረገው።
okay so reverse እንትን ይሆናል።
reverse ይደረጋል። አዎ።
okay reverse ይደረገ። እሺ እጠብቃለሁ።